ሄሎ ሄሎ አቤት።
የመልሽ ደወልኩልዎት።
እሺ እሺ ይቅርታ store check እያደረኩኝ ነበር እና እ እ፣ አልገባም እስካሁን product ኡ እንትን ጋር ግን አለ አሁን እ አሁን አሁን ግን ግን app ኡ ጋር አለ application ኡ ጋር አዎ ከትነ- application ላይ ከትናንቱ እናጠ- ጀምሮ አለ።
አዎ እናጠፋዋለን፣ ግን አንዳንድ ጊዜ ይመልስብናል system ኡ ስለሚያስቸግር ነው እንጂ እ አሁን የለም product ኡ። ስለዚህ refund እናርግሎትና ይሄንን እ፣ እ፣ ሪፈንድ በሚመጣ ብታርግልን?
ሰዓት አዎ፣ እሺ።
በሚመጣ ሰዓት እ፣ እሺ።
ደውለን ወይ ለእርስዎም ቢሆን ደውለን እኛ እንነግሮታለን።
በቃ እሺ app ኡ ላይ እሺ።
ስለሚያስቸግር ነው ያሳያል፣ ችግ- አንዳንድ ጊዜ የሌለው ያሳይ እኮ ትናንት ከትናንት ጀምሮ ደግሞ እንደ አዲስ ገባና ለዛ ብለን ነው አዎ፣ ሲገባ ነው የደጎል ነው እንጂ ያው ሲገባ ታመጣላችሁ ለነዚህም ያለ አዎ፣ እናንተን ትክ- trust አድርገን ትክክል ነው ታ በቃ እሺ ይህንን refund እናደርጋለን። check አድርገን በሚመጣ ሰዓት ደውለን እናሳውቅዎታለን።
እሺ እሺ። በጣም አመሰግናለሁ።
መልካም እግዚአብሔር ያክብርልኝ።
ቀን።
መልካም ቀን። እሺ